ኢሎጴ ሳቢ ነኝ።
ፍቅርን አስታውቂያት ነበር ሰማንያ ዘጠኝ ስልሳ ስምንት ምን ደውላለሁ አሳውቃት ብለሽ?
ነበር?
ከስተመር ስልክ አላነሳ ብሎ
ሰማንያ ዘጠኝ ስልሳ ስምንት ማነው ስምህ?
መሐመድ ማነው ስምህ?
መሐመድ መሐመድ መሐመድ እሺ። ምግብ ቤት መልሰው እና መልሻለሁ ብለህ አሳውቀን እሺ። ከስተመሩ አልቀበልም ብሏል፣ ሌላ ቦታ ነው ያለው።
አ-
ምግብ ቤት መልሰው እና መልሻለሁ በል ካንስል እንዲሆንልህ።
እሺ እሺ